አይገልጸውም በጣም ኧረ በስመአብ ምን አውቄ ብለሽ ነው ያሽቃብጣል
ወይዬ ሳራ አልመጣሽም እንዴ አዳማ ሄድኩኝ እኮ ማርያምን ምን ላድርግ ታዲያ ምን ማድረግ እችላለሁ አዳማ ብሄድ ይሻላል ብዬ ብትሄጂ ይሻላል አዳማ ብሄድ ይሻላል ብዬ አላልሽም መጣሁ ቁርስ እሺ።
ምራት ከምምረት ቁርሴን አልበላሁም ብለን መጣ መጡ እንዴ አይ አልመጡም ኧረ በቃ እሺ እሺ መጣሁ